hello
ብለህ ነበር አቤት ብለህ ነበር። አሁን ዜሮ አንድ አንድ
ዜሮ አንድ አንድ ላይ ዜሮ አራት አርባ አራት
አዎ፣ ቢሮ ቢሮ ደውለህ ነበረ፣ እየደወልክ ነበር።
እ እ ቢሮ እየደወልክ ነበረ። ምንድን ነበር?
ሰላሳ አምስት ዜሮ አምስት ነው የሚለው የቤት ቁጥሩ። hello
hello ወይ hello ዜሮ hello፣ ስድስት አርባ አራት ዜሮ ስድስት አርባ አራት ዜሮ ስድስት አርባ አራት ምን ነበር?
ከተመረ ስልኳ አይሰራም እና ቤቷ ሄጄ አንኳኳ ምንም አይሰራም።
እሺ የለም እዚህን ቤቱ።
ሞክርላት፣ እዚህን ሞክርላት እና እደውልልሃለሁ።